ላይ አዎ
ሄሎ
ሄሎ ብሩክ አቤት customerኡ ደወለልህ ነው ላ እ
ከስተመሩ
ደውሎልሃል ወይ?
ብሩክ አቤት አቤት ከኦስካር እኮ order ይዘህ ደውለህልኝ ነበር። አሁን customer ስልክ አዎ፣ አላነሳም አዎ።
ብሎ አዎ ደውዬልሽ።
customerኡ ደወለልህ ወይ? ደወለልህ customerኡ?
cancel ምናምን ተብያለሁ። አሁን customerኡ ነው መሰለኝ
እንዴ ማን ነው ካለ ያለ ብሩክ መልሰው ምናምን የሆነ ስልክ ተደውሎ ነው ከ- ከቢሮ መሰለኝ እኔ እንጃ።
ማን ነው መልሰልክ? ስምህም ማን ልበል?
ብሩክ ሰመቸ።
ብሩክ ማን ነው መልሰው ያለ?
ቆይ የተደወለልኝን ስልክ ልንገርሽ።
አስራ አምስት ሰባ አንድ ነው ያስከውን እኮ ነው አ አ
እኮ ድራይቨር ድራይቨሩ ጋር እየደወልኩለት ነው ብሏል እኮ ካስተመሩ።
ማንም አልደወለም። አሁን ተደውሎልኝ አንቺ ከመደወልሽ በፊት ተደውሎ ነበር የሆነ ስልክና እሱ ደግሞ cancel አድርገው ነው ያለኝ። የቢሮ ስልክ መስሎኝ እንዲሁም ልመልሰው እየገባው ነው።
እንዴ ብሩክ በእርግጠኛ cancel አድርገው አላለ። አንተ ረስተህ ነው የሚሆነው።
እስኪ ቆይ አንዴ ይሄን ስልክ ል- ልንገርሽና አታውቂውም ይሄ?
ይኸውልህ ብሩክ አዳምጠኝ፣ የቢሮ- customer ኡን ደውልለት እሺ።
እ customer ጋር ስላልተግባባችሁ ነው ይመስለኛል እኔ ማለት ነው። ደውልለትና ለ customer ኡ customer ኡ እኔ ያለበት እጄ እቀበለዋለሁ ብሏል እንደውም ማለት ነው። ስለዚህ ደውልለትና customer ኡን እዚህ እዚህ ነኝ በለው መት- መግባባት ካልቻላችሁ ማለት ነው።
እሺ እሺ።
እና ደግሞ customer ኡ ለ driver ኡ ደውልለታለሁ ብሏል። እኛ ጋ- እኔ ጋር ያለው information እንደዛ cancel ይሆናል ብሎ ያለ ሰው ካለ ደግሞ እኔ check አደርጋለሁ እጄ
እሺ እሺ